NSNP yakho
Ngiyamthola ngiyamthola. alright alright. Hello.
hello ቻፓ ምን ልርዳው?
በቻፓ ወደ ማስተላለፍ ነው።
ወደ ምን ወ- ማስተላለፍ ላይ ማስጠንቀቂያ ምናምን ይላል ቻፓ መልዕክት የላከልን
እሺ፣ የምን ማስጠንቀቂያ ነው?
እ እ?
የምን ማስጠ- ማስጠንቀቂያ ነው?
አዎ የማስጠንቀቂያ መልዕክት ምናምን ብሎ ጻፈልን
ማን ነው የጻፈሉት?
ከቻፓ ቻፓ በ message
የጥንቃቄ መልእክት ነው።
አዎ እንደዛ ብሎ ላከልኝ ወደ ባንኩ ስላስተላለፍ ፈልጌ ማለት ነው።
ከየት ነው ወደ ባንክ የሚያስተላልፉት?
ከቴሌ ብር ከቴሌ ብር
ያደረጉም ቢብሎት ነው።
አዎ አዎ
ከቴሌብር ወዴት ለማስገባት ነው ወደ ባሙስ ለማስገባት ባሙስ
እኮ? ምንድን ነው አልሰራም ነው ያሉት? ባሙስ ላይ ገብተው ነው እምቢ ያሉት?
አዎ
ምንም እየሰራ ነው ያለው። ካልሆነ ባሙስን ያነጋግሩ።
እሺ እሺ